ሄሎ ሰላም ጤና ይስጥልኝ Best Bet እንደት ነሽ?
እግዚአብሔር ይመስገን ሰላም ነው።
ሰላም ነው፣ ሰላም ነው። እሺ ብሩ ጠፍቶብኝ ብሩ ጠፍቶብኛል። Bet Bet ሳይሆን two X bet ቱ ኤክስ
ቱ ኤክስ ኤክስ ስፖርት።
እሺ ይሄ Best Bet ነው፣ two X sport አይደለም። እሺ አባ
እሺ ከየት ነው የሚገኘው? በእናትሽ እ፣ ምናልባት እኔ እንጃ እኛ ጋር ቁጥራቸው የለም፣ ግን እስቲ ጎግል ላይ ፈልጋቸው ቁጥራቸው ልታገኝ ትችላለህ።
እሺ ታንክ እሺ አባቴ፣ እሺ መልካም ቀን።
ዩ